ሄሎ ጤና ይስጥልኝ።
ሰላም ነው።
እግዚአብሔር ይመስገን።
እ ቦታ ለመያዝ ነበር።
እሺ ይቻላል።
እ ደር እንትን ተመዝግቧል ከፍያለሁ።
ኦንላይን?
በባንክ በባንክ አዎ፣ ከፍያለሁ እና እሺ
አ፣ አሁን ማ- ምን ማድረግ አለብኝ?
በባንክ የከፈሉ በባንክ attach አድርገውልናል። በኦንላይን
አዎ ልኬዋለሁ። በእንትኑ በሊንኩ ስክሪንሾት ማለት ምናምን ነው።
የለም?
አ አ፣ አ በሊንኩ ችግር አሁን የለውም።
አድርጌያለሁ።
ደረሰኝ ከፈለጉ ኢንተርኮንቲኔንታልን መገኘት ይችላሉ። ዛሬም አለን፣ ነገም አለን።
እ፣ እዛ መምጣት አይቻልም? እዛ ቀን ወይስ በዚህ?
ይቻላል። የዛኔ መምጥ- ቢመጡ ችግር የለውም። የዛኔ ቢመጡ ችግር የለውም።
አ፣ ቦታ ለመያዝ አሁን ይቻላል ወይስ VIP ነው ወይስ መደበኛ?
መደበኛ?
አይ ዛሬ ቦታ መያዝ አይቻልም። የዕለት ዕለት ነው የሚቻለው።
አ፣ ግዴታ መምጣት አለብኝ እዛ?
የዕለት ዕለትን ቢመጡ ችግር የለውም። ደረሰኝና ትኬት የዕለት ዕለትን እንሰጣት እንሰጠውታለን።
አ፣ አይ በዛ ቀን ደረሰኝ ይዘህ ብመጣውስ?
የትኛውን ደረሰኝ ያስገቡበትን ነው?
አ፣ አዎ ችግር የለውም።
እሺ ቦታ አለ አ? እንዳይዝብኝ ብዬ ነው።
አይ ችግር የለውም።
በቃ እሺ፣ በዛን ቀን እመጣለሁ።
እሺ እዚሁ እንትን ደረሰኝ።
እሺ፣ እሺ፣ እሺ።
መልካም ቀን። እሺ